ሄሎ ሄሎ ወዬ ሰላም ነሽ እናት?
አለን እግዚአብሔር ይመስገን።
አለን ከዘፍኖች ነው የምደውለው።
እሺ አሁን ክፍያ ፈጽመ ነበር አዎ አስራ ስምንት ሺ ሁለት መቶ ትክክል።
ዊዞሊንጉን ለምን መለሽው? ብሩን መልሰሸዋል። እኛ ቆርጠን ነው ትራንስፈር ያረግነው።
እኔ አይደለሁኝም ደረሰኝ የምቆርጠው ማየ እሺ ማን አናገረቻትም ነበረ ልጅቷ እ፣ ሲቆርላት ማናገር ነበረባት። አ?
አ፣ ትራንስፈር የተደረገውን አላየችውም ነበር።
እኔ እንጃ እኔ ማየ እኔ ደረሰኝ ስልክ ማሳት ነው እስኪ ደረሰኝ አገናኝ ሰላም ማገናኘት ትችያለሽ?
እሺ አገናኝሻለሁ እሺ እናት እደውልልሻለሁ እኔ ራሴ እሺ